የለም ጤና ቅድም ደውዬ ነበር ተቋረጠ።
እሺ እሺ ይቅርታ አስታወስሽ?
አላስታወስኩሽም ብዙ ሰው ስለሚደውል።
እሺ እሺ ኦንላይን ለመመስገን ነበር ወጌ እሺ መረጃ አግኝተሻል?
አይ ንገሪ ማለት ትንሽ መረጃ እየነገረች ነው እንትን ከመደበኛው ትምህርት ልዩነት የለውም ብላኛለች። በአካል ከሚገኙ ተ- ተመሳሳይ ነው። class ኡ ተመሳሳይ ነው። የሚሰጥበት ሰዓት ነው የሚለያየው።
እ፣ እና አላማው ሁሉ ነገሩ አንድ ነው። Hello ይሰማኛል። Hello
አቤት።
class ኡ ተመሳሳይ ነው። ሁሉም የሚሰጠው class ተመሳሳይ ነው።
እሺ ስለዚህ ልመዝግብ?
Online- አዎ
ማን ልበል ስም?
አይናለ የጊዜውም ሁኔታ አንድ ነው።
ምን አልሽኝ?
የምንጨርስበትም ጊዜ አንድ ነው።
አዎ ተመሳሳይ ነው። ስልክ ቁጥር እስኪ ንገሪኝ።
ዜሮ ዘጠኝ ዜሮ ዘጠኝ እሺ ሰላሳ ሁለት ሰላሳ ሁለት ሀያ ስድስት ሀያ ስድስት ሰማንያ
እሺ የት አካባቢ ነው የምትኖሪው?
እኔ ጀሞ አንድ